hello ጤና ይስጥልን ቤተሰቦች።
ሰላም ነው አለን አለን ሰላም ነው አለን። ወደ ቴሌ ብር transfer አድርጌ ያልገባም ብር ሶስት ሺህ ብር
ወደ ቴሌብር በዚህ በደወልክበት ቁጥር ነው።
አ፣ በዚሁ ቁጥር አ፣
መቼ ነው?
አሁን ነው
ስንት ብር ነው?
ሶስት ሺህ
ዛሬ ነው አይደለ?
አ፣ አሁን ነው ያደረኩት።
እሺ አሁን approved አድርጌልሃለሁ። ትንሽ ጠብቀህ ይገባል። እሺ እሺ እሺ፣ አመሰግናለሁ።
ጄሪ